Hello? Hello? Hello? Hello?
ሄሎ
ሄሎ ዋሽንግተን አዎ ዋሽንግተን የህክምና ማዕከል እ፣ ከሚኒሊክ ሆስፒታል ነበር የምንደውለው። እ፣ CT scan አላችሁ አይደለ?
አለ ነው እ፣ እሺ ne- ne- neck CT scan እ፣ ዊዝ contrast ስንት ነበር? ሂሳብ ለመጠየቅ ነበር።
ቆይ አንዴ ልንገርሽ እሺ
with contrast ነው ያልሽኛ with contrast አዎ
ሰባት ሺ አራት መቶ
with with con- contrast አዎ with contrast ሰባት ሺ አራት መቶ without ሁለት ሺ አምስት መቶ ዊዛውት ከሆነ ሁለት ሺ ዊዝ ከሆነ ሁለት ሺ ሰባት አምስት መቶ ሰባት ሺ እ፣ እሺ፣ በነፃ ዊዝ- አምስት ዊዝ መቶ out ከሆነ ናቸው።
ሁለት ሺ አምስት መቶ ዊዝ ከሆነ ሰባት ሺ አራት መቶ እሺ አምቡላንስ አላችሁ እንዴ?
አለ ነው በ- በነፃ ነው ወይስ እንዴት ነው? ለ CT scan አምቡላንስ በነፃ ነው እኛ ጋር CT scan የሚነሳ ከሆነ በነፃ ነው በነፃ ነው የሚሆነው። እሺ እንትንስ እ፣ ምንድነው endoscopy አላችሁ እንዴ? upper GI endoscopy endoscopy አለ ነው መጀመሪያ ነው?
ግን እ፣ ቀጠሮ ምናምን ማስያዝ ይጠበቅባቸዋል። የ reception ስልክ ጠይቀ- እሰጣችሁና በዛ ዋጋውንም እና እሺ።
እ፣
እሺ የምትመጡበትን ቀን ቀጠሮ ማስያዝ አለባቸው።
እሺ እንጂ ዛሬ አይሆንም ማለት ነው endoscopy አዎ ዛሬ ቀጠሮ ሆኖ መጣ- ተይዞ ነው የስልክ ልስጥሽ እና የ reception ጠይቂያቸው።
text አድርጊልኝ እሺ ወይ እሺ ሰጥኛል እንደዚህ ለያዘው እንደዚህ ሰጥቻለሁ። ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ በቃ እሺ እሺ አመሰግናለሁ